hello ሰላም ጤና ይስጥልን ChipChip hello hello እንዴት ዋላችሁ?
ሰላም እግዚአብሔር ይመስገን።
እግዚአብሔር ይመስገን። የበግ ጥቅል የሚል አይቼ ነበረ።
አዎ አለ።
መ- የበዓሉ ዕለት ነው የሚመጣው?
አዎ ሲያዟው መቼ ነው ማዘዝ የፈለጉት?
አሀ፣ ዛሬ ባዝማ ለበዓል አይሆንማ።
አርብ ቢያዟው ቅዳሜ ይመጣልዎታል።
አይ ቅዳሜማ ጾም ነው።
okay እህ፣ ለእሑድ ፈልገው ጾም እኮ ነው፣ ለእሑድ ዕለት።
አዎ እሺ፣ ለበዓል ዕለት አይመጣም?
አዎ እስኪ ደውዬ መልሼ ላጣራሉት። ምናልባት እሺ፣ እናት።
ለበዓል driver ላይሰሩ ስለሚችሉ ነው።
አሀ፣ ታዲያ በጾም አይታረድማ።
ልክ ነው። እስኪ ደውዬ አጣርቼ መልሼ ልደውል።
እሺ እናት፣ እሺ